አቤት።
ጤና ይስጥልኝ።
አጎስትልን ከቢጃ ኢትዮጵያ ነበር የምደውለው።
እሺ፣ ምን ምን ልታዘዝ?
እ፣ ጥገና እ፣ አስመዝግቦ ነበረ።
አዎ፣ አሁን ደውዬ ነበር።
አዎ። የት አካባቢ ነው የሚገኙ ደንበኞች?
እ፣ ምንድን ነው ለጋር የፌዴራል እ፣ ካምፕ አለ
እሺ።
የፌዴራሎች ካምፕ ግርማቸው ክፍለ ቤት የታወቀ የድሮ እኮ ነው።
አዎ፣ ልክ ነው። ያው እዚህ ላይ መመዝገብ ስላለብኝ ነው።
እ፣ አበሻ ሆቴል አለ። አበሻ ሆቴል ታውቁታላችሁ? አበሻ ሆቴል ለጋር ያለውን ነው።
ለጋር ያለው እዚህ ከቡናና ሻይ ቀጠሉ ቀጥሎ ያለው ሰፈር እሺ። እዛ አካባቢ ነው።
እዛ አካባቢ ነው። ያውቁታል፣ ሰዎች ያውቁታል። ሸለሞ ግቢ ፊት ለፊት
እሺ፣ ደንበኛችን። እሺ፣ አመሰግናለሁ።
እሱ